Hello ጤና
እንዴት ዋልሽ? አሁን ደውዬ ነበር እና የ driver ልከሽ ነበር። አስራ ሶስት ቤት አይሰራም እኮ
አሁን ነው የሽምብራ ዱቄት። እሺ ፍጹም ነኝ። በዚህ አዝዤ ነበር፣ order አድርጌ ነበር የሽምብራ ዱቄት። ስንት ነው?
ቀበሉት order ኡ አዎ እሺ ስጪኝ። አንድ ኪሎ
የት ነበር location ኡ?
ካራ መድኃኒዓለም
Hello
ካራ መድኃኒዓለም። አዎ መድኃኒዓለም።
እሺ check አድርጌ መልሼ ልደውልልዎት።
እሺ እሺ እማዬ እሺ እሺ እሺ እሺ